hello
hello አቤት ጤና ይስጥልኝ መልሼ ደወልኩልዎ ከ ChipChip እሺ እ ይቅርታ በጣም ዛሬ የእርስዎ ያልመጣው ትንሽ እጥረት ስላጋጠመን ነበር እና ለነገ አዎ።
እንላክልዎት ይቅርታ በጣም
እኮ ትላንት ከትላንት በፊት እኮ የሚላክ ነበር። ትላንትናም ዛሬ የሚላክ ነበር። እጥረት ነው። ነገ እናመጣለን ጠዋት ይኖራሉ ብላችሁ ጠየቃችሁኝ። ማታ አስራ ሁለት ሰዓት ደውላችሁ አ፣ ይቅርታ በጣም ዛሬም ትንሽ ደግሞ እጥረት የሌላ ሰው መጥቶ ነበር።
ስላጋጠመን።
ጓደኞቼ መጥቷል። የኔ ነው የቀረው።
አዎ ልክ ኖት። የእርስዎና የሌሎች customer ኦቻችን ነው የቀረው ትንሽ እጥረት ስላጋጠመን ነው። ለነገ እንልክልዎታለን ይቅርታ በጣም እንግዲህ አሁን እየመላለስኩ መደወል አልፈለግም። ላኩ።
አይ ነገ እንልክልዎታለን ይቅርታ በጣም እሺ
እሺ እሺ መልካም ቀን